ይሄ የፍቅራችን ጥሩ ምሳ ምን መድኃኒት በላይ ዛሬ እኔን የሚያስረሳ ልቶኝ አምሮች ነው ወይ ነው ወይ አሁንስ በወረት ነጋዴ እንዲህ ባጭር ሰዓት ሳትቆይ የረሳሽ ባንዴ እውነቱን ተናገሪ ምነው ፍቅር እኮ ፍጹም አቷሽ ቶሎ ስትረሽ ፈጥነሽ ደቂቃ እንኳን አልቆየሽ አልቆየሽም የፍቅሬ ሰመመን ቁጭ ብሎ ያለ ሳይወጣ ከሆዴ ነው ባንቺ በኩል ባንድ አፍታ ተረሳሁኝ እንዴ የፍቅሬ ሰመመን ቁጭ ብሎ ያለ ሳይወጣ ከሆዴ ምነው ባንቺ በኩል ባንድ አፍታ ተረሳሁኝ እንዴ እውነቱን ተናገሪ ምነው ፍቅር እኮ ፍጹም አቷሽ ቶሎ ስትረሽ ፈጥነሽ ደቂቃ እንኳን አልቆየሽም አልቆየሽም